अरे मी काही येतो
ሄሎ ሄሎ ጤና ይስጥልኝ ዛህራ
ጤና ይስጥልኝ። እንዴት ነሽ?
አለን ከቴሌ ነበር ምደውልልሽ
እሺ ቴሌብር agent ተመዝግበሽ ነበር እና active እንድናረግሽ እና እንድጠቀሚበት ነበር የደወልኩልሽ balance እንድሞይ እንድሰር እ እ agent ቴሌብር እሺ ተመዝግበሽ ነበረ በንግድ ፍቃዱ
አዎ አዎ።
እና balance እንድሞይ እንድሰሪ active እንድናረግልሽ ነበር የደወልኩልሽ
ስንት ነው የሚሞላው?
no ደስ እንዳለሽ አንቺ በምትሰሪው ልክ customer ሮች ባለች ባለሽ ልክ መሙላት ትችያለሽ የፈለግሽው ብዛት
አዎ፣ እንዴት ነው የምሞላው? እናንተ ጋር መጥቼ ነው አይ no አይ አትመጭም። ልጆች እልክልሽና PIN ሽን short code ሽን ምናምን ታውቂዋለሽ።
አላውቀውም፣ አልሰራልኝም።
okay። ስለዚህ እ፣ ልጆች ይመጡና active ያደርጉልሻል፣ ያሳዩሻል እንዴት ዞን አጠቃቀሙ እንዴት መላክ እንዳለብሽ፣ እንዴት ኮሚሽን ማግኘት እንዳለብሽ ምናምን ያስረዱሽና active ያደርጉልሻል። መጥተው
እሺ እሺ።
መገናኛ ነው ያንቺ ወይስ ወዴት ነው?
አይደለም ወደ አቤል ወደ ካራ okay፣ አቤል።
ወደ ካራ ነው አቤም ነው ያንቺ።
አዎ በቃ እንትን ነገ ወይም ከነገ ወዲያ ይመጡና active ያደርጉልሻል፣ ይደውሉልሻል፣
እሺ active ያደርጉልሻል። እሺ፣ መልካም ቀን። እሺ።
እሺ